ሄሎ
ሄሎ በረከት እንዴት ነህ? ሰላም ነው።
ወይ ሰላም ነው ተስፉ እንዴት ነህ እንዴት ነህ?
አለ አለን ይመስገን አለን ፈልገኝ ነበር።
አዎ የባለፈውን ፋይል እኮ download አድርጌ እሺ
ኬኖ እንድትጭንልኝ ነበረ
እ፣ ስንት shop ነው እኛ ጋር የቀረክ? በረከት አሃ ስንት shop ነው የቀረክ?
እናንተ ጋር እ፣ አምስት አምስት አምስት okay። ኬኖን ፈልገ ነው አዎ አዎ እ፣ ፋይሉን ጫንኩ።
ፋይሉን አዎ ጭኜዋለሁ ምን ጌም ነው ዴስክቶፕ ላይ እንዲጫንልህ የፈለግከው?
አሃ ምን game ነው እንዲጫንልህ የፈለግከው?
እንዴት ማለት ምን ጌም ነው እንዲጫንልህ አልተረዳም።
የምትፈልገው?
ኬኖ ኬኖ ኬኖ ብቻ
አዎ ኬኖ ብቻ ኬኖ ብቻ በቃ ችግር የለውም። ወይ ነገ ወይ ፋይሉን download አድርገውና ነገ አዘጋጁና ነገ ጠዋት እንጭንልሃለን።
Okay ነገ ለነገው ፋይሉ ምናምን አስተካክሉ፣ ቲቪው ምናምን አዎ።
አስተካክሉ።
Okay በዚህ ስልክ አገኛለሁ አዎ ታገኘኛለህ። On ከሆንኩኝ ታገኘኛለህ።
አዎ።
ከፍቶንኩኝ ታገኘኛለህ።
በቃ እሺ እሺ እደውላለሁ